ሄሎ ጤና ይስጥልኝ። ቤስት ቤት ቃል ኪዳን የምንወርደው
ግሩም ነኝ። ግሩም እባላለሁ ላይ አስወዶ ነው። ባለፈው አርብ ዕለት አናግሬሽ ነበረ። እንትን እዚህ ኤጀንት ፈልጌ ሾፖች ነበሩኝ እና ባለፈው አናግሬያቸው ኢሬቻ ነው ምናምን ብለውኝ ለሰኞ ቀጥረውኝ ነበር እና ምን አንተ ያው በትን ለመውሰድ ነው ውክልና ለመውሰድ ነው እና እሺ
እና ሰላሳ አምስት ሺህ ብር የቨርቹዋል ብላ ነግራኛለች። ፐርሰንቱን ምናምን ነግራኝ ነበርና ሰሞኑን እኔ እስከምመጣ ድረስ ወደ ስራ ለመግባት አሁን ያለውን ብር ላስገባልሽ እና screenshot ኡን ልኬ ስራ ለመጀመር ፈልጌ ነበር።
እሺ ይቻላል እኮ ይቻላል። ላስገባና
እሺ አካውንትን ምናምን
እሺ ቆይ አንድ መስመር ላይ ጠብቀኝ። እሺ
እኔ